ሰላም ጤና ይስጥልን ችብችብ
ሰላም ነው።
ሰላም እግዚአብሔር ይመስገን።
ቲማቲም እምቢ አለን እናትዬ እትሄልኝ
እሺ እስኪ ስልክ ቁጥር ይንገረኝ።
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰላሳ ስምንት እሺ።
ዘጠና አራት ሰማንያ አንድ
ቲማቲም አንድ ሰው አላስገባ ብሎት ነው።
ራ- ግን ጨርሰናል። ራሔል ምኒልክ የሚለው ክሬት የተደር ጨርሷል። ኮምፕሊት ነው።
ሁለት ሰው አለው ራሄል እና አለምነሽ ነው።
አዎ፣ እኔን ለምን አላስገባኝም? እምቢ አለኝ እኮ እኔ
የሞከሩት ነበር አሁን
ሞክ ጠዋት ላይ ሞከር የነበረ እየሞከርኩ እያለ ጠፋ። ፒክአፕ ተደርገሃል ምናምን የሚል ደረሰ ማለት ነው።
አይ የቲማቲምም የሌላው ነው ወይስ የቲማቲም?
አ- የቲማቲም ኦኬ እስኪ ደግሞ አሁን የሚሞክሩት አንድ ሰው ስለሚቀር እ፣ እዛ በእንትኑ እዚህ ሼር ተደርጎለት እምቢ ቢለውትም አፕሊኬሽኑ ላይ ገብተው ቲማቲም ብቻ ቶማቶ የሚለው ላይ ራሄል መነሊክ የሚል ፈልገው እዛ ሶስተኛ ይግቡ ጆይን አድርገው የሚመጣልኝ ጆይን የሚለው ሳይሆን ቪው ፊንገር የሚል ስፖርት።
ነው የሚመጣ።
አዎ ፎት የሚል አለ እዚህ ከላይ ይግቡ አፕሊኬሽኑ ላይ ይግቡና እ፣
ከዛ ራሄል የምትለው ቲማቲም የሚለውን ሲንግሩ እዛ ምናልታለች ከፊት አለች ራሄል መነሊክ የምትለው ቲማቲም ሁለት ሰው ገብተዋል ፊልድ ስፖርት የሚል አለ በቃ እየተጻፈ እዙ ላይ ተጭነው እርሷም ይዘዙ
እስቲ ልሞክርና ደውል አዎ ሞክሩት እሺ